አክለው ጤና ይስጥልኝ ቤስት ቤት
ሄሎታችን ቦነስ አለቅልኝ ነበር።
እሺ አካሻ ኮዱን ትነግረኛለህ?
ከላይ ያለችው አ- ምን አልከኝ?
ከላይ ያለችው አይደለች?
ከታች ያለው ካሸር ኮድ የምትል አለች ከታች።
አስራ አራት እሺ
አስር
እሺ
ዘጠና አራት ስልሳ አንድ
ቦነስ የለውም።
እንዴት
በሰባት ሰባት team ነው lost ያደርገው።
ጌታ ነው።
አዎ
እሺ ይችኛው ትልንገርሽ እሺ
አስራቱ
እሺ
ስልሳ ሁለት እሺ
ሀምሳ ሶስት ስልሳ ስምንት
ይሄኛውም lost አድርጓል።
ይሄም የለውም።
አዎ
ስንት ቡድን ነው ይሄ?
አንድ ብቻ ነው ያለፈው።
ነው እንዴ?
አዎ
እሺ እሺ እሺ መልካም ምሽት።